ሄሎ ጤና ይስጥልኝ።
አብሮ ይስጥልህ።
አ፣ ቤቲ
ምን አሉኝ ደንበኛችን?
ቤቲ ነ ቅድም ደውለሽ ነበር ከአሪፍ መስመር ላይ ያሉ
አቅጣ ተደውልል ነበርና እ፣ ብዬ- ብር ነበረኝና ወደ ሁሉ ስፖርት ገብቷል ብለሽ ነ- አሁን አ፣ የሆነ ሰው ደውለኝ ነበር ቤቲ የምትባል እሺ፣ ግን ብር- ብሩ ግን አልገባም። እ፣ እንትኑ ሁሉ ስፖርት ቼክ ሲያደርጉት ሁሉ ስፖርት ላይ አልገባም።
አል- እሱ ቼክ ያድርገዋል አልገባም።
አዎ፣ ስለዚህ ሁሉ ስፖርት ጋር ይደውሉና ከአሪፍ ፔ ወደ ሁሉ ስፖርት እንደተላለፈ እና active እንዲያደርጉሎት ይንገ- ያሳውቋቸው።
okay፣ እሺ፣ እነሱ active ማድረግ አለባቸው። እኛ ወደ እነሱ ልከነዋል ብሩን።
okay፣ እሺ።
እሺ ደንበኛችን መልካም ቀን ይሆናል።